የማማ ሄሎ ሄሎ፣ ጤና ይስጥልኝ።
አቤት ይስጥልኝ።
ከችፕችፕ ነበር የምንደውልልዎት።
አዎ ሽንኩርትና ድንች order አድርጎ አንመጣልዎትም ነበር።
አዎ አዎ።
ነገ የት እንላክልዎት? location
እ location እንትን የለም ወሰን አፌ ነው ላይ?
የሚለው ወሰን ነው።
አዎ ወሰን። አዎ በቃ ወሰን እንልክልዎታለን ነገ።
እሺ እሺ፣ መልካም እሺ።
እሺ።